ስለማልገዛው ደህና አስተነን
አሎ
ደህና አስተነን ማንባባ
ሰላም ነው አለን እግዚአብሔር ይመስገን።
በዋጭ ፈልገን ነበር ዲዛይን ምናምን ካላችሁ
እናመቻቻለን ከማይክሮ ፋይናንሶች ጋር እና የሚያይዛለን
እኮ ሲኖር ትደውይልኛለሽ
አለን አባት መኪኖቻችን ጠቅላላ ከ micro finance እና ሰባት ላይ ተያያዘ ናቸው እና ያይዛለን
ምናችን
ከ micro finance እና ከባንክ ጋር እናያይዛለን። ከኋላ ያለው ጫጫታ ነው የሚሰማኝ ወይ ደግሞ መልስ ደውልልኝ።
እሺ እደውላለሁ